ሄሎ ሰላም ጤና ይስጥልኝ ምሽት ቤት አብሮ ይስጥልን። እንትን ነበረ ትኬት አልታረመልንም እና ቦነስ ካለው ለመጠየቅ ነበር።
እሺ ንገረኝ እስቲ cashier code ኡን
cashier code ኡ ረጅሙን አይደል?
አይደለም አጭሯን ንገረኝ ከታች cash- cashier code የምትላለች ከ bar code ዋ በታች
ከ barcode ኡ በታች barcode ኡ ማለት ከመጀመሪያ ከላይ ከላይ ያለው አይደል?
እሺ ከላይ ያለው ንገረኝ እሺ ቶሎ ቶሎ
A አምስት A እህ
ስድስት B
A አምስት A ስድስት B
ስድስት D ነው።
D
D E
D E
ስድስት እህ
B እህ
B
B አሁንም A B D እሺ E እህ
ሰላሳ አምስት ሀያ ስምንት እህ
ሰባት እህ
B እህ B እህ D እህ ስልሳ አንድ
ወይ አባ ትክክል አይደለም። በቃ እንትኑን ጻፍልኝ እሺ፣ ተ- ቴሌግራም ላይ ጻፍልን።
ይኸውልሽ cashier ኮዱ የምትይኝ አንቺ B O L አይደለም ከታች ከታች አስራ ሶስት ብላ ትጀምራለች። አስራ ሶስት ወይ አስራ ሁለት አስራ ሶስት አስራ ዘጠኝ
እሺ
ሀያ ስምንት ሰማንያ ስምንት ለዚህኛው ደግሞ ንገራት አስራ ሶስት አስራ ዘጠኝ ሀያ ስምንት ሰማንያ ስምንት
አስራ ሶስት አስራ ዘጠኝ
ሀያ ሀያ ስምንት ስምንት ሰማንያ ስምንት ሀያ ስምንት ሰማንያ ስምንት እሺ ያው ይህንንም አብሮቼ እልሃለሁ። ያው ለውስጥ ነው። እሺ
እሺ ሌላ ደግሞ ልንገርሽ ሁለተኛ እሺ
አስራ ሶስት ሰላሳ አራት እህ
ሀያ አንድ ስልሳ ሁለት ሀያ አንድ ስልሳ ሁለት
ይህንንም እንደዛ አብሮቼ እልሃለሁ። ያው እሺ ለውስጥ ነው።
እሺ ቦነስ እሺ አበራውና script ካነር ልየው እሺ እሺ ይቻላል።
እሺ እሺ አባ መልካም ውሎ።
እሺ መልካም